ሰላም ጤና ይስጥልን። ቺፕቺፕ
Hello ሌላ ቤት ሰላም ሰላም።
እ፣ ከ- ቺፕቺፕ ላይ እ፣ join አድርጊያለሁ እና order ማድረግ ፈልጌ እሺ።
በ cash አይችልም።
አዎ በ cash አይቻልም። በቴሌ ብር ነው በስልክዎት ነው የሚከፍሉት።
በ cash ምንም አ- ማለት አዎ።
Any chance የለም።
አዎ እሱ እንኳን አይቻልም። ቴሌ ብር ላይ አለልዎት በቴ- በብር የሚከፍበት አይቻልም።
ስልክዎት ቴሌ ላይ ብር አለ።
ሲቪ ነው ምናምንና እሱን አይቻቻለሁ። ግን አሁን ቴሌ ብር አጋጣሚ የለውም?
ብር አ- ብር የለውም ዛሬ ኦኬ።
እንትን ለማዘዝ ፈልጌ አልቻልኩም።
እህ። አዎ እንትን እንኳን አይቻልም።
ኦኬ ላማ ሌላ ነው።
ክ- የሚያገኙ ከሆነ በስልክ ጎረቤትን ማዘዝ ይችላሉ። ለካሽ ሰጥተው ጎረቤቱ እሱ ስልክ ማዘዝ ይችላሉ። በጓደኞት ምናምን
Okay የሚቻ- any chance ካለ ብዬ ነው። ግን አዎ፣ እንደዛ አይነት ሲሆን- ነገር ደግሞ ብዙ ሰው መጠን ይፈልጋል። ግን ማለት የሌለው ከሆነ አይችልም።
አዎ ትክክል ነው። ታ- እስኪ ወደፊት እንመለስ። እሺ እባክሽን እባክሽን ሪፖርት እሺ ከቻላችሁ እሺ፣ አደርጋለሁ እሺ አደርጋለሁ። እሺ መልካም ቀን።
አሜን